ሄሎ ፕሬሽ ታቢ ነኝ።
እሺ ቤት እንትን ደቡ ነኝ ደቡ።
አቤት
ቅድም ቅድም እንትን የሆነ ኦርደር አሳውቅሻል ነበር ስልሳ ስድስት አርባ ሰባት
እ
እሱ ማለት ነው ጣፉ አደባባይ ነበርና አሁን የሞተረኛ ሆኗል ማለት ነው። ከዛ እኮ አው ተስተካከለል። ፒኑ ምን ሆነብህ?
ተስተካክሏል። አይ ጨርሼዋለሁ። ኮምፒውተር ትንሽ የሚለው አደረስከው?
አዎ አዎ ስልሳ ስድስት አርባ ሰባት አይደል?
አዎ ስልሳ ስድስት አርባ ሰባት
እሺ በቃ
እሺ